መለርዳት ሄሎ
ሁሉ ስፖርት ነው መለርዳት
እ ብር አስገብቼ ነበረ ብር በልቼ ነበረ
እሺ ከዛ የለም
ምን
ብሩ አካውንቴ ላይ የለም።
አስገብተው ነው አደም በልቼ ነበር።
እሺ
ከዛ አ- Transfer አ- አ- አድርጌው አልገባም እስካሁን።
አልገባኝም አሁንም ብር account ኤ ሁለት ነገር ነው ያወሩት አንደኛው ብር account ኤ ውስጥ የለም ነው አንደኛው ደግሞ ብር አልገባልኝም ነው withdraw አድርገውት ነው አዎ ከዛ account ኤ ላይ የለም። ወደ ቴሌብር በአማርኛ ነው ማለት በእንግሊዝኛ ነው የሚጠቀሙት ሁሉ ስፖርት account በአማርኛ
ተጨማሪ የሚለው ላይ ገብተው የ- የዝውውር ታሪክ ላይ የባንክ ዝውውር ታሪኮን ስክሪንሻት አድርገው በቴሌግራም ይላኩልን
እሺ